hello
ደርሱልኝ
ጤና ይስጥልኝ። አዎ
ትናንትና ትናንትና ብር አስገብቼ እሺ፣ deposit ነው።
ፕሮጀክት አይደለም normal ኡ በሶሲ
በምንድን ነው ያደረግከው?
በ CB በ CB ብር አስገባሁት እነሱ እ?
ጋር አልገባልኝም።
በምንድን በ CBE okay፣ በኮሜርሻል እሺ፣ በኮመርሻል ኮመርሻል ሳይሆን ሲቢኢ ብር እሺ፣ CBE እሺ፣ ብር።
እሺ።
እና እ፣ ቴሌግራም ላይ ላክልኝ መስዩ የፎርጀሩ ላኩልኝ ያለችኝ የሆነ ሴት እ፣ እ።
በቴሌግራም እ፣ እሺ።
ዜሮ ዘጠኝ ዜሮ ሶስቱ አለ አይደል?
አዎ፣ አዎ።
ቴሌግራም አስገባሁት ላኩለት እስካሁን አልተለቀቀልኝም።
እሺ፣ አንዴ እንትን ለካፖች ልከናል። እነሱ ጋር ኦንላይን ስላልነበሩ ነው። አሁን ስለገቡ እነሱ ፊክስ እስኪያደርጉት እየጠበቅን ነው። እና ትንሽ ጠብቀን እና ብቻ ብቻ አልነበረም ማለት ነው።
እ? አይ ብዙ ነው። ብዙ transaction ስለሆነ ነው። transaction ስለበዛ ነው።
ቻፓ ቻፓ አይሰራም አለችኝ። ድጋሚ ሌላ ብር ሲያስገባው ደግሞ ገባልኝ።
እኮ አይ እየሰራ ነው ያለው እኮ ቻፓ ይሰራል። ግን ምንድነው ሲቪን ያስቸግሮ የነበረው ግን አሁን ይስተካከላል። እሺ message ኡን ከላክ ከላክልን
አሁን ሴቱ ቴሌግራም ላክ ዝርዝር በቃ ጀራ- እሺ። እኛ አሁን ለቻፓዎች እንልክላቸዋለን በእኛ side ማለት ነው።
እሺ እነሱ እንዲያስገቡላችሁ እናደርጋለን።
እሺ እሺ አባ ስለደወልክ እናመሰግናለን።
አይ በጣም ነው